hello hello hello ሄሎ ሄሎ ሰላም ጤና ይስጥልኝ።
ሰላም እንዴት ነሽ እናት?
እግዚአብሔር ይመስገን።
አለን ሰላም እናት። ትናንት ዕቃ አዘን ነበር እና ዛሬ መጥቶ የትቃ የትመኖዝ አስጠሩብኝ። ምን ይሻላል?
እስኪ ምን ቀረብኩት? ቲማቲም ትማትም ትማትም በዚህ ቁጥር ነበር።
አዎ
ቼክ ላድርግ።
ትክች እሱ ድንች እና ቲማቲም ነበር ያዘዙት።
አዎ ድንችና ትማትም ነው። ትማትም መጥቶ ማን ሽንኩርት መጥቶ ትማትም ነው የቀረው።
ኦኬ ድንቹ መጥቷል።
ድንች መጥቷል። አዎ ቲማቲሙ አዎ፣ ሌላ ሰው ይዞት ነው። ሌላ ድራይቨር እም።
እያመጣ ነው። የት ነው ሎኬሽኑ?
አሀ ይመጣል።
አዎ ሎኬሽን የት ነው?
ኦፊስ ድል በትግል እንትን ጥቁር አንበሳ አካባቢ ማለት ነው።
አዎ ሌላ ድራይቨር ስለያዙት ነው አጋጣሚ።
አሀ እንደዛ ነው።
አዎ ይኸው ይሄም ወጥቷል።
ዛሬ ክዳሱ ብሏል።
ኦኬ ከወጣሽ አይ ነገ ስላሌለን ነገ እንዳይሉ ብዬሽ ነው። ነገ አዎ፣ ወደ አይ ተጭኖ ለቢሮ አይደል ወጥቷል።
ስለሆነ ያዘዝነው።
አዎ ልክ ነው።
ኦኬ በቃ እንጠብቃ ይመጣል።
የጠብቁት ይደውልላ እሺ እሺ እሺ እሺ ታንኪዩ ነው